ጤና ይስጥልኝ የቴሌ ተጠሪ ማዕከል፣ እባክዎ ምን ልርዳዎት?
hello አቤት አቤት፣ እባክዎ ምን ልርዳዎት?
ደውልልሽ ነበር ተቋረጠብኝ።
አዎ፣ ለጀርመን ቢሮ ተቋረጠ። የቅድሙ የፍራንክፈርቱ አዎ፣ እሺ፣ መስመር ላይ ጠብቁ ነው እባክዎ እንዳስተላልፎት።
እሺ።
እሺ መሄጃ መመለሻ ነው check የማደርግልዎት?
መሄድ ብቻ መሄድ ብቻ ለሶስት ሰዓት። እሺ እሺ
ሄሎ ሄሎ።
ሰላም ይሰማል?
አዎ ይሰማል።
እሺ ለሶስት ሰው ነው ያሉኝ?
አዎ ትንንሾች ሁለት እ፣ ትልቅ አንድ።
አንድ አዋቂ፣ ሁለት ህጻናት።
አዎ okay። እሺ ያው አሁን high season ስለሆነ ምናልባት እ፣ ትንሽ ዋጋው ይወደዳል። ሁለት መቶ ሀምሳ ሺህ ነው ያለው ዋጋ የሶስት ሰው በ- በስንት ቀን ማለት ነው?
መሄጃ በአስራ ስምንት August ነው ያሉኝ አይደል?
አስራ ስምንት አስራ ዘጠኝ ሀያ እስቲ ይልኝ እሺ።
ከ- እስከ ሀያ አንድ ማለት ነው።
እሺ አለ። ወይ check አድርጌ ልደውልዎት?
እሺ እሺ